ጤና ይስጥልኝ። ከኢትዮጵያ ሮዳስ ነው የዋኮም ልምበት አብሮ ይስጥልን። እንትን ነበረ ማሽን ትንሽ ተበላሽቶብኝ እሺ፣ ደመኛችን ቢጃ አይዲዮስ ይነግሩኛል።
እ እ
ቢጃ አይዲዮስን ይነግሩኛል።
ሄሎ ሄሎ አለው አይሰማም?
እየሰማሁት ነው። ደንበኞች እ ቢጃ አ- አይዲዮስ ማሽ- ይንገሩኝ።
ቃ- እ
እ፣ እሺ ቲን ነምበሮትን ይንገሩኝ።
ቲ number እ፣ ቆይ ቆይ፣ ይቅርታ ይቅርታ፣ ቆይ
እየተሰማሁት ነው ደንበኛ።
አዎ፣ ቆይ ቆይ እሺ
እ፣ ዜሮ ዜሮ ሄሎ አለው ደንበኛችን ዜሮ ዜሮ ዜሮ ዜሮ ዜሮ ዜሮ ሀምሳ ስድስት ሀምሳ ስድስት ዜሮ ዜሮ ዜሮ ዜሮ አርባ ዘጠኝ አርባ ዘጠኝ አስራ ስምንት አስራ ስምንት አ እሺ፣ መስመር ላይ ጠብቁኝ። ደንበኛችን እንድፈልግሎት
እሺ